Hello ሰላም ናችሁ? አዎ፣ የሆነ D4D ሁለት ስድስት በ silver color ለቃችሁ ነበር። ማሊባባዎች ሸር ናቸው እኮ ሁለት ሺህ ስድስት ሞዴል silver D4D።
አንድ አይነት እኮ
እሺ
ሁለት ነጥብ ስድስት ዋጋ ሁለት ሚሊዮን ስድስት መቶ ሺህ ብር
ኦኬ እሺ